Wait. ጤና ይስጥልኝ ከሚዲያ ኢትዮጵያ ነው የምደውለው ደሚያችን መስመር ላይ ኖት ከሚዲያ ኢትዮጵያ ነው የምደውለው ይቅርታ የድርጅቶን ስም ሂደን ይነግሩኛል
የድርጅቱ ሀዊ ሆቴል አሁን አስመዝግበው ነበረ ደውለው አዎ፣ ሀዊ ሆቴል ሀዊ ሆቴል አዎ።
ሸሚያችን በጣም እናመሰግናለን እሺ።